ሄሎ
ሄሎ ያሲ ወይ
ከቻናል order አልታዘዘም ብለኸኝ ነበር አይደለ?
አዎ እ፣ ታዞልሃል። እሺ አሁን እየሰሩልን ነው። ጠብቅና ውሰድ። እሺ ግን እስከ አልቆየም ሰላሳ ይኸውልህ፣ እስከ ሰላሳ አምስተኛ ደ- ደቂቃ ድረስ ካላወጡልህ ደውለህ ትነግረናለህ። ቶሎ እንዲያወጡልህ እንዲያፈጥኑልህ እንነግራችኋለን። ቻናሉ ትተን ስለማንወጣ order ስለምንጠብቅ ማለት ነው።
ወይ ለሌላ ሰው እንትን ታስተላልፊልኝ ታስወጭልኝ ለምን ለምን ይወጣል?
ምን መሰለሽ እኔ እስከ ስምንት ሰዓት ነው driver የምሰራው ከስምንት ሰዓት ላይ የምገባበት ስራ አለኝ እኮ ይረፍድብኛል ይ- እኮ ያወጡልሃል። I mean ቶሎ ይሰጡሃል እኮ ካላወጡልህ፣ ቶሎ ካልሰጡ ደውለህ አሳውቀን። ቶሎ ካልሰጡ
ይሄ ማለት እኔ አሁን ቅድም እ፣ መውጣት የሌለበት order አ- አስወጣችሁብኝ እኔ እ፣ እናንተ ስትፈልጉ ታወጣላችሁ ስትፈልጉ ደግሞ እምቢ ትላላችሁ ለምን እንደሆነ እኛ ግራ ይገባኛል።
አይደለንም order የምናወጣው ያሲን ሲጀመር ቅድም እኛ እኮ order ቅድም አናወጣም።
እኔ አንድ አንድ የስልክ ተደወ- ተደወለ ከእንጆይ ነበር እንጆይ በርገር እየሄድኩ እያለ ሩቅ ቦታ ስለነበርኩ በፍጥነት እየሄድኩ ነው። አንድ ስልክ ተደውሎ ገና ስልክ አላነሳም ተብሎ አስወጣብኝ። እኔ ልክ ምግብ ቤቱ ስደርስ ከስንት ቦታ መጥቼ አሁን አሁን ሰዓት ባለቀ ሰዓት አንድ order ደግሞ ቆየብኝ።
ቶሎ ያወጡልሃል። ካላወጡልህ ግን ደውልልን።
እኔ ብታስጭ ለማስወጣት እሞክራለሁ፣ እጽፋለሁ።